hello hello ሰላም ጤና ይስጥልኝ። ቴሌቪዥን አብሮ ይስጥልኝ።
አለን። ምን ልርዳዎት?
ጥያቄና መልስ ላይ ወረድ
ጥያቄ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ። አንድ ቁጥር ላይ ይመዝገቡ፣ ሰባት ቁጥር ላይ ቋንቋ ይምረጡ። ሶስት ቁጥርን ሲነኩ እድሉን ይሞክሩና ጥያቄና መልስ አለ። እርስዎ እድሎትን ይሞክሩ። ያው እ- ት- ጥያቄና መልሶችንም መጫወት ይችላሉ። ትኬት ሁለት ስለሚያገኙ ደንበኛ ሲሆኑ በሚያገኙት እድሎትን መሞከር ወይ ደግሞ ጥያቄና መልሶችን መጫወት።
እሺ ጥያቄና መልሶችን ጽሑፉ ይመጣልኛል ወይስ በቋንቋ ነው?
እ፣ ይመጣሉታል። እ፣ ሶስት ቁጥር ላይ ሲነኩ እድሉን ይሞክሩና ጥያቄ ጥያቄና መልሱን ሲነኩ ስድስት አይነት ካታጎሪዎች ይሰጡታል። ከስድስቱ መርጠው መጫወት ነው።
እሺ
እሺ፣ መልካም እድል።
አይ